ግን ልክ ነው ልክ አይደለም። Hello Hello ጳውሎስ አቤት።
እንዴት ነህ? ከአምስቱ shop ሌላ የለህም የምትጠቀምበት?
አሉኝ እነሱን ቆቦ ምናምን ነው የምሰራ። ቅድምም እኮ ተናገርኩኝ።
አዎ እነሱ እኮ አይ active እንዲደረግልህ እኮ ነው።
እኮ አሁን እነዚህን አሁን ላክ- በቅድሚያ active እንድታደርጉ እ ላክልኝ እስኪ እነዛን እ፣ እንትን እሰራባቸዋለሁ። like ግን እንደዚህ እንትን ሀላሎቱ አይደለም ያልከውን ማለት ነው።
በኋላ አይደለም። አሁን ለምሳሌ አንዱ ቆቦ ነው፣ ትልቅ ቤት ነው። አሁን ትናንትና ወደ መቶ ሀምሳ ምናምን ሺህ ብር ነው የሰራው ራሱ ማለት ነው።
እኮ ግን እሱን ሀላል ላክልኝ።
አልሰራም። አሁን ያንን ቤት አልክ አልክ አልክ ብያለሁ ነው እሺ አይ ላክልኝ ነው active ይደረግልህ። ሀመራዊ ስንት ነው user ኡ? ላክልኝና ከነዚህ ጋር active እንዳደርግልህ ነው እኮ እሺ እልካለሁ እኮ አሁንም እየላኩላቸው ነው ቴሌግራም ላይ። እሺ አሁንም ይሄንን እነዛ አስራ አምስት እልክላቸዋለሁ።
ሀምሳ ሰባት ሰላሳ አራት አስራ ሰባት ሀምሳ አምስት active አደርግልሃለሁ። አሁን ግን ሌላ አሁን አለ እየሰራህበት ያለው ካለ እሱን ላክልኝና active ላስደርግልህ ነው።
እሺ እሺ